hello ጤና ይስጥልኝ ድር ገበያ እንዴት አመሸህ?
አቤት ምን ልታዘዝ
ወይ እንዴት አመሸህ?
አለን አለን እግዚአብሔር ይመስገን ምን ልታዘዝ እ፣ እንትን ነበር እ፣ ማግኘት ፈልጌ ነበር ምን እ፣ ከዚህ ከክፍለ ሀገር ከባህር ዳር እቃዎችን አብረን መስራት ምናምን የሚል ነገር አይቼ ነበር።
ይቻላል አዎ እና በምን አይነት መንገድ ነበር ማግኘት የምችል?
እሺ ስምህ ስምህን ትነግረኛለህ ይቅርታ
ዳንኤል አንዱ አለም
ዳንኤል ማ አንዱ አለም
ዳንኤል አንዱ አለም ስልክ ቁጥርን ትነግረኛለህ የምትገኝበትን ዜሮ ዘጠኝ እሺ አስራ ስምንት
አስራ ስምንት አ፣ ዜሮ አንድ
አስራ ስምንት ዜሮ አንድ ሰላሳ ሁለት ሀምሳ ስድስት ሰላሳ ሁለት ሀምሳ ስድስት ሀምሳ ስድስት አዎ
እሺ ዳንኤል እ፣ የት ነው የምገኘው ነው ያልከኝ
አየር መንገድ ነው ታክሲ ሹፌር ነኝ። እንዴት አገልግሎቶችን እሰጣለሁ። አንዳንድ እቃዎችን ከባህር ዳር ወደ አዲስ አበባ ልካለሁ።
እሺ አብሮ እ፣ መስራት ፈልገህ ነው ተወካይ ሆነ ተወካይ ነኝ። አብሬ መስራት ፈልጌ
እሺ ይቻላል። እ፣ ስለዚህ ከ marketing department እ፣ ደውለው በደንብ እ፣ እንዲያወሩ አደርጋለሁ።
አሪፍ። እሺ፣ ደስ ይለኛል።
እሺ እሺ አመሰግናለሁ።
እ፣ እሺ ዳንኤል መልካም ጊዜ።
እሺ